hello ጤና ይስጥልኝ ዋሽንግተን Medical Center እባክዎ ምግብ hello hello ሰላም ነህ?
ሰላም ዋሽንግተን አዎ ዋሽንግተን ነው እንትን ፈልገን ነበር። MRI brain MRI without contrast ከ Black Lion ነው የምንደውልላችሁ።
እሺ አንዴ መስመር ላይ ጠብቁኝ እሺ እንደዛ ከሆነ transfer ማድረግ ነው። የማታዎቹ ናቸው የሚያደርጉት። እሱ ከሆነ waiting ይኸኛው ሊሆን ይችላል ብዬ አስባለሁ። አንድ ጊዜ ሁለት ኪሎ ሲሆን brain MRI ነው ያሉት አዎ brain MRI without contrast እሺ አምስት ሺ ሶስት መቶ ብር አምስት ሺህ ሶስት መቶ አዎ እንትን ኦክሲጅን እንፈልጋለን እና አምቡላንስ okay እሺ በዚህ ስልክ ቁጥር መልሰው ከአምቡላንስ service ይደውልልዎታል እነሱን ያናግራሉ እሺ እሺ ቻው።
ቻው